ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ናኒ ጋራጅ ነው?
አዎ
እሺ እ ከስፔሪክስ አውቶ company ነበር ምደውለው።
ከየት?
ስፔሪክስ አውቶ
ይቅርታማ አልሰማሁም።
እሺ ስፔሪክስ ስፔሪክስ ከሚባል company ነበር ምደውለው okay ስታሬክስ ስታሬክስ እና ስታር እ?
ሳይሆን spare spare X
እሺ ምን ነበር?
እ እና company ያችን እ የተለያዩ የ spare part ኦችን ለተጠቃሚዎች በመፈለግና የ delivery አገልግሎቶችን ይሰጣል እና ከእናንተ ጋር አዎ በመተባበር መስራት የምንችልባቸው ሁኔታዎች እ ካሉ ለማወቅና ምናልባት አዎ ፈቃደኛ ከሆኑ ደግሞ መተን በአካል እ እንድንነጋገር ነበር የደወልኩት።
እሺ ለእኔ እኔ ሰራተኛ ነኝ። inform ላድርግና ለባለቤቶቹ እሺ እ እንደውላለን። ምን እሺ የመኪና እቃ የ body የሜካኒክ የምን ምንድን ነው የምታቀርቡት?
አዎ እቃዎችን እንፈልግና delivery ም አገልግሎት እንሰጣለን። እ እንደዚህ እ በደንብ እሳቸውንም ሌላ ሰዎች ካሉ ማናገር የምንችልበት ሁኔታ ካለ ቀጠሮ አስይዥንና መተን እንድናወራቸው ማለት ነው።
okay ማለት ምንድን ነው እናንተ እቃ እቃ አቅራቢዎች ናችሁ ወይስ እ እኛ የምንፈልገውም ገና ከሌላ ቦታ አምጥታችሁ የምታቀርቡልን?
አዎ የኛ service ነው የሚሰጠው። online service ነው የሚሰጠው። እቃዎችን አዎ እንፈልጋለን deliver ስልካችንን ከየት እናደርጋለን።
አገኛችሁ?
እ customer ይመስለኛል የሰጠው እ እኔም ያው እንዳንቺ ስለሆንኩ
በቃ ችግር የለም። inform አደርጋለሁ። በምንፈልግ ጊዜ የምንፈልገውን ነገር ተደዋውለን እ እንትን እንላለን።
እሺ እሺ እናቴ እሺ እሺ መልካም ቀን።
እሺ እሺ